ሄሎ ሄሎ ሄሎ፣ አቤት።
ሰላም ነው?
እግዚአብሔር ይመስገን።
የሆነ ሽንኩርት አዝዤ መልሼው ነበረና እሺ፣ መቼ ነበር የመለሱት?
ዛሬ እሺ፣ ምን ሆነብዎት ነው?
እ፣ እኛ የመረጥነው የሰላሳ ዘጠኝ ብሩን ነው አሪፉን ብለን ማለት ነው። የመጣው የበሰበሰ በቃ በጣም ትንንሽ ድቅቅ ያለ ነው የበሰበሰ።
okay፣ እዛው ጋር ነው የመለሱት ለ driver ኡ?
አዎ እስኪ ስልክዎት ንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ፣
ሀምሳ ሁለት እሺ፣ ሰማንያ አንድ ሰማንያ ሰማንያ አንድ ሰማንያ
ሰላሳ ኪሎ ነው።
አዎ እሺ፣ ነገ ተቀይሮ እንዲመጣ አደርጋለሁ። የት ነበር location የሞሉት?
ስድስት ኪሎ ቴሌ ስድስት ኪሎ።
አዎ እሺ፣ ዋናው መስሪያ ቤት።
አ፣ ስድስት ኪሎ ቴሌ ቴሌ አዎ እሺ፣ እሺ፣ ነገ ይመጣል።
አሪፉን እሺ እ አሪፉን አሪፉን እሺ፣ እሺ፣ የተሻለ ይላክልዎታል። እሺ፣ እሺ እሺ እሺ፣ መልካም ምሽት።
ሀሳብ ነበር